ተቀበለኝ ተቀበለኝ በቀደሞ ታሪክ እኔ ላይ ኮንነኝ ዳግም ላይ አስብ ኃጢአቴን ረሳና ሰው አረገኝ እንደገና ለምስጋና ከክብር ጋር ተቀበለኝ ተቀበለኝ በቀደሞ ታሪክ እኔ ላይ ኮንነኝ ዳግም ላይ አስብ ኃጢአቴን ረሳና ሰው አረገኝ እንደገና ለምስጋና ውለታው ቢበዛብኝ ውለታው ቢበዛብኝ እንደዚህ የሚያስችለኝ ውለታው ቢበዛብኝ ውለታው ቢበዛብኝ ውለታው ቢበዛብኝ እንደዚህ የሚያስችለኝ ውለታው ቢበዛብኝ እድል ፈንታዬ ሆኖልኛል መሸሸጊያዬ ከአዳኝ ወጥመድ ያመለጥኩበት መሰወሪያዬ እጁ እየረዳኝ እየመራኝ በቀስታ ጣልቃ የገባ አሳመረ ሕይወቴን የኔ ጌታ የሕይወትን መንገድ አሳየኝ ከፊቱ ደስታን አጠገበኝ ዘመኔን ተጓዝ ቀኙ እየረዳኝ እጣዬ በርሱ ርስት አማረልኝ ዘመኔን ተጓዝ ቀኙ እየረዳኝ እጣዬ በርሱ ርስት አማረልኝ ከክብር ጋር ተቀበለኝ ተቀበለኝ በቀደመው ታሪክ እኔ ላይ ኮንነኝ ዳግም ላይ አስብ ኃጢአቴን ረሳና ሰው አረገኝ እንደገና ለምስጋና ከክብር ጋር ተቀበለኝ ተቀበለኝ በቀደመው ታሪክ እኔ ላይ ኮንነኝ ዳግም ላይ አስብ ኃጢአቴን ረሳና ሰው አረገኝ እንደገና ለምስጋና ውድ ገላገለኝ ተገኝቶ እኔ ቦታ ዋትቺ ብሎ የእግዚአብሔር ስጦታ በመሸማቀቅ የምገዳው ውሃ ዳግም የጠማኝ ከዚያ እንዳልመጣ ለዘላለም ጥማት ሕይወቴ ሲቆርጥ በቤቴ ያለውን የኃጢአት ሕይወት ወጣው ከአደባባይ ስራዬን ጥዬ ላመልከው በመንፈስ በእውነት ሰግጄ ለዘላለም ጥማት ሕይወቴ ሲቆርጥ በቤቴ ያለውን የኃጢአት ሕይወት ወጣው ከአደባባይ ስራዬን ጥዬ ላመልከው በመንፈስ በእውነት ሰግጄ ውለታው ቢበዛብኝ ውለታው ቢበዛብኝ እንደዚህ የሚያስችለኝ ውለታው ቢበዛብኝ ውለታው ቢበዛብኝ ውለታው ቢበዛብኝ እንደዚህ የሚያስችለኝ ውለታው ቢበዛብኝ ከወዳጅ ይልቅ ወደ ልቤ የሚጠጋጋ አለኝ አምላክ ተሸክሞ ለክብር የሚያበቃ አይፈልግም ውድቀቴን ስብራቴ